Hello ጤና ይስጥልኝ።
እንዴት አደሩ?
እግዚአብሔር ይመስገን። ያብ ጸጋ አዎ
እ ከጅብጅብ ነው የምደውልልዎት።
እሺ
Okay ላለፉት አንድ አመት የእኛን service ሲጠቀሙ ስለነበር
እሺ ለእሱ ለማመስገን እና አሁን ደግሞ ሀሳብ አስተያየት ካሉት በቴሌግራም link ልክሉት እህ እዛ group ላይ ሀሳብና አስተያየት እንዲሰጡን ነበር።
እሺ እችላለሁ።
Okay በዚህ ቁጥር ቴሌግራም ይጠቀማሉ አይደለ?
Yeah እጠቀማለሁ።
በቃ link ኡን እልክልዎታለሁ። ሀሳብ አስተያየቶትን ይስጡን።
እሺ እሺ
እሺ መልካም ቀን።
እሺ